ሄሎ ሄሎ ሄሎ
አቤት ምንወጣት
በቻፓ በኩል ከነ ከቤስት ቤት ወደ ንግድ ባንክ ዊዝድሮ አድርጌ ነበር እና እስካሁን አልገባም።
ከን በወደ ንግድ ባንክ ነው።
ወደ ንግድ ባንክ አ
የንግድ ባንክ account ቁጥሮትን ይሰጡኛል።
እሺ አንድ ሺ አርባ ስምንት
አንድ ሺ አርባ ስምንት ዘጠና አንድ
ዘጠና አንድ
ሀያ አምስት ሁለት አስራ አንድ
ዘጠኝ ሺ ብር ታውስቶች ብር ነው።
እሺ processing ላይ ነው ይገባል። ይጠብቁ ትንሽ
እሺ ማ ቺኮና ምንድን ነው አድርገው
processing ነው ሪፖርት እናደርግሎታለን። ይስተካከላል። ትንሽ ታገሱ።
እሺ እሺ እሺ፣ መልካም እሺ አመሰግናለሁ።